Hello ጤና ይስጥልን ቤት ቤት hello hello hello hello
አንደኛ ነው ያለው።
ሄሎ
ሄሎ ጤና ይስጥልን ቤት ቤት ምን ልርዳ አባ?
እንትን ነበረ ተ- ትናንትና ወደ ሰማንያ ብር አስገብቼ ቤስት ቲቪ deposit ላይ እሺ
እስካሁን ድረስ የለም አልገባልኝም።
በቴሌ ብር ነው በ CBE ብር ነው ያደረግከው?
ቻፓ ቻፓ CBE ብር እሺ እስቲ ስልክህን ትነግረኛለህ?
ዜሮ ዘጠኝ እሺ
deposit account የሚጫወት በር ልምት አዎ ቤት ቤት
ዜሮ ዘጠኝ ሀያ ስድስት እሺ
ሰላሳ ሰባት እህ
ሰላሳ አንድ እሺ ዘጠና ስምንት
ስንት ብር ነበር?
ሰማንያ ብር
አንዴ ነው የሞከርከው ትናንትና?
ማታ ላይ ነው ለዛም ያስገባሁት። አዎ ትናንትና ሁለቴ ነው የተጫወትኩት። አንዴ ሀያ አምስት ብር አስገባ፣ አንዴ ደግሞ ሰማንያ ብር ወደ አራት ሰዓት ላይ አስገባ። አረ- ሰማንያ ብሩ እስካሁን አልደረሰኝም።
እሺ አሁን ገብቶልሃል check አድርገው እሺ እሺ፣ thank you።
እሺ አመሰግናለሁ።
ምንም አይደል እሺ